ጤና ይስጥልኝ የሴት ጥሪ ማዕከል እባክዎትን ምን ልርዳዎት?
አብሮ ስልህ ሰላም ነው እንዴት ነህ?
ሰላም ጤና ይስጥልኝ ከአዲስ አበባ ወደ ጎባ ፈልጌ ነበረ።
ከአዲስ አበባ ወደ ጎባ አ፣ የዛሬ ኖረ ትታለ እሺ ለመቼ ነው የፈለጉት?
ለዛሬ
ዛሬ እስኪ ልሎት አንድ ጊዜ ይጠብቁኝ እባክዎት። ለአንድ ሰው ነው?
አንድ ሰው ነው።
እሺ ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት?
አዎ፣ መሄጃ ብቻ ነው። እ፣ የኦ- የቅዳሜ ደግሞ ደርሶ መልስ ትቼ ካል ጊዜኛው መጀመሪያ
እሺ